hello ቤት
እንትን ነበረ የሆነ ሳንቲም ነበረኝ betting account ኤ ላይ እሺ
ከዛ የሆነ በ- እንትን በ- ሳያውቁ ነው መሰለኝ በ voucher ላኩብኝ
voucher ከሆነ የተጫወቱበትን betting ድርጅት ነው እሺ የሚያዋሩት
እህ የተጫወቱበትን betting ድርጅት ያዋሩት እሺ
okay Best Bet ነበረ እንዴት ነው እንትን ማለት ሰማንያ ስምንት ዜሮ አራት
ሰማንያ ስምንት ዜሮ አራት ዜሮ አራት አዎ ያነሳሉ ያነሳሉ አዎ እሺ እሺ እሺ አመሰግናለሁ